Hello ጤና ይስጥልኝ sister hello Hello Hello ቤት
ድርጅቱ ምንድን ነው የሚባለው?
Flintstone Homes
አክሲዮን ለመጠየቅ ነበር።
እሺ ይቻላል ምን ነበረ? እስኪ ንገሪኝ።
አክሲዮን አሁን ስምና ቁጥር እየመዘገብን ነው ሀምሌ አንድ ላይ ነው ሽያጭ የምንጀምረው ሐምሌ ስንት?
ሀምሌ አንድ ላይ
እሺ ያው ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ ዝቅተኛው ሀያ ሺህ ብር ነው
እሺ ያው ሀምሌ ከፍተኛው አንድ ላይ ሁለት ሚሊዮን
ሁለት ሚሊዮን አዎ፣ አሁን ስምና ቁጥር እየመዘገብን ነው ሀምሌ አንድ ላይ እንደውሎታለን
አ፣ ማለት እ፣ የሀያ ሺህ ብር መግዛት እችላለሁ ነው ነው ነገርየው።
አዎ ከሀያ ሺህ ብር ጀምሮ መግዛት ይችላሉ
OK።
ማለት ስለዚህ እ፣ ያው እኔ የምችለው የእሱን ስለሆነ እሷን ስለሆነ ነው አቅሜ ሀያ ሺህዋ?
የሚችለው። አዎ።
የሀያ ሺውን አዎ፣ ይቻላል
እሺ መዝግቢ።
ስለዚህ ልመዝግቡት
አዎ እሺ ማን ልበል ስሞት ቁጥር ስለሚታየኝ
የሀብ ስራ
እሺ ምን ላይ ነበር ማስታወቂያችን የሰሙት
እ፣ ሬዲዮ ላይ እሺ ስልኮቴ ነዋ ዜሮ ዘጠኝ ሀያ ዘጠኝ አዎ እሺ እሺ እንደውሎታለን ሀምሌ አንድ እናመሰግናለን እሺ